ሄሎ ሄሎ ሰላም ነው አባ?
እንዴት ነው?
አለን ይመስገን። ጥያቄ ካልገባኝ ምን ነበር?
መቶ ብር ትናንት ዘባ ሀምሳ ብር ገባ። ከዛ ደግሞ ውስጥ የለም።
እም?
ከዛ አሁን ማታ ሀ- መቶ ብር ገባ። ከዛ ደግሞ የለም። አሁን ደግሞ ሁለት መቶ ሀምሳ
እስቲ Best Bet ቁጥር በዚህ በደወልክበት ነው?
አዎ።
እስቲ ቆይ አንዴ ጠብቀኝ።
እሺ።
deposit አድርገህ ነበረ?
አዎ።
እሺ አልገባልህም ነው?
አዎ። ሊገ- አይገባም። ከቴሌ ብር ላኩ። ከዛ ደግሞ ወራ ውስጥ አይገባም። ኔትወርክ ነው ችግር እያለው ነው።
okay በእንትን ነው በ voucher ነው ያደረግከው?
አዎ ኔትወርክ ነው ያለው ነው ችግር። ከዛ ደግሞ እንደገና ኔትወርክ ቀየርኩ። ከዛ እንደገና አይገባም።
no አይ አይደለም። በ voucher ነው ያደረግከው መቶ ብሩ
አዎ
ወደ Best Bet ነው ያስገባኸው ወይስ ከ Best Bet ነው አዎ፣ ወደ ያስወጣኸው?
Best- ወደ Best ነው ያስገባው። ወደ ወደ Best Best።
Bet ነው ያስገባኸው?
አዎ ከምን ከቴሌ ብር ነው ወይስ ከ CBE?
እስከ ቴሌብር ቴሌብር።
እሺ ከቴሌ ብር የተላከልን message አለች አይደለ?
እሺ አለ። አዎ አዎ።
እሷን message ቴሌግራም ላይ ላክልኝ። እሺ ቴሌግራም ወይ ፌስቡክ ላይ ላክልኝ።
እሺ እሺ እሺ፣ እሺ እሺ አባቴ። እሺ መልካም ቀን።
ታንክስ።
እሺ ችግር የለውም።